ሄሎ እስኪ ትኬት ልንገርሽ ወዳጅ አንድ ጊዜ እሺ
አስራ አንድ ዜሮ ሶስት እሺ
ሀያ ሰባት ሰማንያ ሁለት
ሀያ ሰባት ሰማንያ ሁለት እሺ ጠብቀኝ እ አሁን update ሆኗል lost ነው አምስት lost አለው
እሺ እሺ አስ- አስራ አንድ ሰላሳ ዘጠኝ እሺ
ዘጠና ሰባት ሀያ
ዘጠና ሰባት ሀያ ይሄኛውም lost ነው
እሺ አስራ አንድ ሰላሳ ስምንት
እሺ አስራ አንድ ሰላሳ ስምንት ዜሮ ዜሮ ሰማንያ አምስት ዜሮ ዜሮ ሰማንያ አምስት ይሄም lost ነው
እሺ አስራ አንድ ሰላሳ ሰባት በስንት ነው ለውስጥ የሆነው ሰው
የአሁኑ ቆይ እስኪ አንድ ሁለት ሶስት አራት አምስት
አምስት ነው አዎ እሺ አስራ አንድ ሰላሳ ሰባት አስራ አንድ ሰላሳ ሰባት ዜሮ ዘጠኝ አርባ ሁለት ዜሮ ዘጠኝ አርባ ሁለት ይህም ሎስት ነው።
እሺ አመሰግናለሁ እሺ አመሰግናለሁ። መልካም ቀን